ጤና ይስጥልን ቤት ረዲት ነኝ። ምን ልርዳው?
እንትን ሀምሳ ብር ዲፖሲት ወደ ሲቪ ብር ከአካውንት ወደ ሲቪ ብዬ ማለት ነው።
እሺ ከዛ ሚኪዝን ጠልቆልኛል ሀምሳ ብር አውጥታል። ግን እዛ ቤቱ ቤት ቤት ውስጥ ሲሲቢ የሚለው ጋር ብሩ አልገባም ባላንሱ ማለት ነው።
እ እሺ እንትን ዲፖዚት ስታደርግ የደረሰክ ቴክስት አለ አይደለ?
አዎ እሱን ቴክስት ቴሌግራም ላይ ላክልን።
ቴሌግራም ቤት ቤት ጽፌ ብዙ ናቸው። የትኛው ነው የእናንተ እንትን?
ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት የሚለው ቆይ ቆይ ዜሮ ዜሮ ዘጠኝ ዜሮ ሶስት